ደረት ከወስኑ አየነው በጠባብ ደረት ዘጠና ዘጠኙ መላእክቱን ትቶ ዘጠና ዘጠኙ መላእክቱን ትቶ አገኘነው ዛሬ ከበረት ተኝቶ አገኘነው ዛሬ ከበረት ተኝቶ የጥበብ ሰዎች መጡ የጥበብ ሰዎች መጡ ሰምተውት በዜና እያበራላቸው ኮከቡ እንደ ፋና እያበራላቸው ኮከቡ እንደ ፋና ድንግል እመቤቴ ሰላምታ ይድረስሽ ድንግል እመቤቴ ሰላምታ ይድረስሽ ለአምላክ ወገኖች መመኪያቸው ይሆንሽ ለአምላክ ወገኖች መመኪያቸው ይሆንሽ ከአንቺ ተወለደ የዓለም መድን ካንቺ ተወለደ የዓለም መድን ኩነኔን አጥፍቶ ክብሩን ሊያወርሰን ኩነኔን አጥፍቶ ክብሩን ሊያወርሰን የጥበብ ሰዎች መጡ የጥበብ ሰዎች መጡ ሰምተውት በዜና እያበራላቸው ኮከቡ እንደ ፋና እያበራላቸው ኮከቡ እንደ ፋና ጌታችን ሲወለድ በቤተልሔም ጌታችን ሲወለድ በቤተልሔም ሐዘንተ ደምስሶ ሰፈነ ሰላም ሐዘንተ ደምስሶ ሰፈነ ሰላም እንጨቶች አበሮ ፍሬ በረከቱ እንጨቶች አበሮ ፍሬ በረከቱ ወንዞች ሁሉ ሆኑ ማርና ወተት ወንዞች ሁሉ ሆኑ ማርና ወተት የጥበብ ሰዎች መጡ የጥበብ ሰዎች መጡ ሰምተውት በዜና እያበራላቸው ኮከቡ እንደ ፋና እያበራላቸው ኮከቡ እንደ ፋና ሰባ ሰገል መጡ ሊሰግዱ በሙሉ ሰባ ሰገል መጡ ሊሰግዱ በሙሉ የእስራኤል ንጉሥ ወዴት አለ እያሉ የእስራኤል ንጉሥ ወዴት አለ እያሉ ልጅ መንሻውን ሰጡ እንደ የስራቱ ልጅ መንሻውን ሰጡ እንደ የስራቱ ዕጣኑ ለክህነት ወርቁን ለመንግሥቱ ዕጣኑ ለክህነት ወርቁን ለመንግሥቱ የጥበብ ሰዎች መጡ የጥበብ ሰዎች መጡ ሰምተውት በዜና እያበራላቸው ኮከቡ እንደ ፋና እያበራላቸው ኮከቡ